hello hello
አቤት ቃል እንዴት ነሽ?
እግዚአብሔር ይመስገን።
አለ game ኡ እየመጣ ያለ የትኛው ላይ ነው?
እ game ኡ game ኡ
ጌሙ ቲቪ ላይ እኮ አንደኛው game ኡ አይሰራም። ቲቪ ላይ እ እ እ spin ኡ active ነው ይሰራል። spin ኡ እየሰራልኝ ነው። ቲቪ ላይ ግን ጌ እንትን ኬኖ አይሰራም። ኬኖ ኬኖ ነው የማይመጣው?
አዎ፣ ኬኖ አይመጣም። እ እንትን ኮምፒውተሩ ላይ ነው ዝም ብሎ ያንቦጫ ቦጫ ያለው።
okay በቃ ሻሻውን accept አድርጌ ሲመጣሽ እሺ እሺ እሺ